hello hello ወዬ account ኤን ሳስገባበት እምቢ እያለኝ ነበረ።
password ኡን ልክ ነው ወይስ ታስታውቃለህ?
አይ password ኡ በቴሌብር account ኤ ላይ ስገባ ይከፍታል፣ እዚህ ላይ ግን እምቢ ይለኛል።
ፌስቡክ እሱ ትገባ ነው ያለ እ እ ፌስቡክ እሱ ትገባ ነው ያለ አዎ፣ እዛ ውስጥ ስገባ password ኡ ልክ አይደለም ነው የሚለኝ። በቴሌብር account ኤ ደግሞ ስገባ ትክክል ነው።
ቴሌብር እና ፌስቡክ እኮ ይለያያል።
እሺ አሁን የእሱን account እንዴት ነው እንትን የምለው?
እ?
የእሱን account አይ ከ- በቴሌብር ላይ ባለው ገንዘብ ለመጫወት ነበረ።
እኮ ከእሱ ላይ deposit አድርገህ መጫወት ትችላለህ፣ ግን forget password በለውና password ይላል።
እ፣ የእንትኑን የቤት ቤትን
አዎ ፎርጌት ፓስወርድ በለውና ያው እና ከዛ እ፣ እሱን ኮፒ ታረግና ስታስገባው ይሰራልሃል።
አየሽ ኦኬ፣ ብለው እሺ፣
ያስገኛል።
እሺ፣ እናመሰግናለን።